Hello, how's it going?
hello ሀሴት ነኝ። ራሷ ምርጥ ነሽ? እንዴት ነሽ?
አለሁ አቤል፣ እንዴት ነህ?
አረ አረ በእናትሽ በቃ እኔ ሀሴት ነኝ። በእናትሽ እኔ ነኝ ምናምን ታያለሽ እንዴ? በቃ hello ምን ምን ልታዘዝ ነው የሚባለው?
ምንድን ነው የሚባለው?
ምን ልታዘዝ ነው የሚባለው? እንደ ሀሴት ነኝ ምናምን ነገር። አረ በእናትሽ እናሻሽላለን።
እሺ፣ ስንት እሺ ይቀድማል ብዬ ነዋ።
የሆነ ስራ ሰባት ሀያ
ስንት አስራ ሀምሳ ሰባት ሀምሳ ሰባት ሀያ አዎ ምርጥዬ፣ በእናትሽ የእኔ ቆንጆ፣ በእናትሽ ፊን አድርጋት እንደምንም ብለሽ ከኪስሽም ቢሆንሽ ያደርገናል።
ከኪስሽም ቢሆን እግዚአብሔር እንዴ ከኪስሽም ቢሆን ፊን አድርጊ።
ከኪሴ እሺ።
አዎ እግዚአብሔር ነው እንዴ
አ- አክሱም ሆቴል ጋር አክሱም ሆቴል ጋር ነው ያለሁት አይደል?
customer አዎ ምን ብሎ ነው ግን የገባው እዚህ ኖህ ሪል እስቴት ኖህ ሪል ስቴት?
አዎ እሺ፣ ስለዚህ አስጠይቅላለሁ። customer እሺ customer ባለበት ይዝሃል ኧረ
ይዝሃል።
ዝም ብለሽ አድርጊ በእናትሽ እግዚአብሔር ኧረ በእናትሽ ዝም ብለሽ አድርጊ እ አልችልም ምን
አልችልም በቃ ሰባ አምስት ብር ሰማንያ አምስት ብር አድርጊ በቃ
record ያለው በነገራችን ላይ እየተቀረ እኮ አውቃለሁ እኮ ታዲያ ሰማንያ አምስት ብር አድርጊ እኮ እያልኩሽ ነው ኪሎ ሜትር አይቼ ኪሎ ሜትር ነው ማደርግልህ እኔ ጋር አሁን እንትኑ አያሳይም እንዴ ኪሎ ሜትር አያሳይም አይቼ ኪሎ ሜትሩ በመጣልኝ እሺ።
ኪሎ ሜትር ነው የሚዝልህ ነው።
እሺ እናቴ እሺ እናቴ ቻው ቻው።
ቻው